ምክንያት ስለማይገባን ጤና ይስጥልን። ጤና ይስጥልን ማዲባባ።
አቤት ምን ደረሰ? ምን ደረሰ?
ቢኒያም መኪና መሸጫችሁ ምን ጋር ነበር?
ፓስተርና መስቀል ፍላወር እንገኛለን።
እ መስቀል ፍላወርና ፓስተር እንገኛለን። ምን ልርዳዎት?
እሺ መስቀል ፍላወር ምኑ ጋር ነው መስቀል ፍላወር?
መስቀል ፍላወር ናዝራ ሆቴል አካባቢ። ምን አይነት መኪና ነው የፈለጉት ግን አባት?
ቶዮታ double ጋቢና አላችሁ ቶዮታ ምን እ? three L አለ two L ወይ three L?
three L
three L
አዎ ወይ two L ፓስተር ፓስተር branch ኣችን three L
three L ፓስተር አ ፓስተር branch ኣችን three L double ጋቢና አለን።
ምኑ ጋር ነው?
ፓስተር አደባባዩ ፊት ለፊት የት ምን አደባባይ ፓስተር አደባባዩ ፊት ለፊት እኮ ምን የት?
ፓስተር ወደ አዲሱ ገበያ
እሺ
እሺ አባ።
ፓስተር አደባባይ